ሄሎ ጤና ይስጥልኝ። ቤት ቤት ራሄል ነኝ። ምንርዳው ረቡዕ ኢንቨስተር ነኝ። ፕሬዚደንት አድርጉና በረሶስ እያለ ነው። ብሩም አልገባም፣ ብሩም አልገባም።
ዊዝድሮው ነው።
ወትድሮ ነው።
እሺ አንድ የቤት ቤት ቁጥርህ ንገረኝና ቼክ ላድርግልህ። የቤት ቤት ዜሮ- ቁጥርህን ስልክ ቁጥር ማለት ነው። እሺ
ሰላሳ ዘጠኝ ሰላሳ ዘጠኝ ሀምሳ አምስት እሺ
ሀምሳ አምስት ሰላሳ ሁለት ሰላሳ ስምንት ሰላሳ ሁለት ሰላሳ ስምንት ስንት ብር ነው?
አንድ ሺህ ብር መቼ ነበር ዊዝ ያደረከው?
አሁን አሁን አሁን እሺ አንድ መስመር ላይ ጠብቀኝ እሺ፣ check ላድርግልህ። አንድ ሺህ ብር አይደለ? hello አዎ፣ አዎ።
ሁኖ ነው አሀ፣ ሁኖ ነው የሚለው ስምህ አ?
ሁኖ
አንድ ሺህ ብር አሁን ነው። አዎ።
እኮ ገብቶልሃል። እሺ check አድርገው። እሺ ስለደወልክ እናመሰግናለን።
እሺ።